ሄሎ
አቤት አቤት።
ሰላም ነው።
እግዚአብሔር ይመስገን።
እኔ አሁን የምነካው ችግር ነው የካሸፕ እንደማ አይደል?
እ እ ፋይል ያለበት ዲስክቶፕ ላይ የተቀመጠው ፋይል
ዲስክቶፕ ላይ የተቀመጠው ፋይል አዎ፣ እ ያለው የካሸሩ ነው አይደል?
ያንተ የካሸሩ ነው። አ- ድምፅሽ አይሰማም። የሆነ እንትን አለ።
አቤት desktop ላይ ያለው file የ cashierኡ ነው አይደለ? ፊት ለፊት ይሄኛውን የሚነካው ኮምፒውተር አዎ አዎ።
ይሄ cashier ነው።
አሁን እየነካካሽ ያለሽው
ይሄ ማለት ነው home screen ላይ የተቀመጠው ይሄ እነዚህ desktop ላይ የተቀመጡት አሉ አይደለ?
አዎ አዎ ይሄ cashier ነው አይደለ? ኮምፒውተሩ አዎ ነው።
አዎ።
so TV ው ይሄ ነው።
ቲቪው ላይ cursor ኡ እየሄደ አይደለም። አዎ አሁን አሁን ቲቪው ነው። ልክ ይሄ ነሽ።
ቲቪ ነው አይደለ?
አዎ አዎ።
ስለዚህ አሁን ልክ አዎ።
እዚህ እሱ ማለት ቲቪው ነው።
እሺ ልክ እንደዚህኛው drag ስታደርገው ወደዚህኛው ነው የሚሄደው።
አዎ ትቶ ከቲቪ ማለት ወደ ነው።
ኮምፒውተሩ መጣው።
አዎ
አዎ
እስኪ አሁን አሁን አሁን- cashier ላይ ነው የከፈተው አይደል?
cashier ላይ ከፈተ። ቁጥሩ አሁን ቲቪ ላይ ከፈተ። አሁን ቲቪ ላይ ቁጥሩን display ያደረገ ነው።
አይደል?
አዎ okay እሺ እሺ እሺ cashier ላይ የእንትኑ home tab ኡን ነክተህ Chrome ለመክፈት ሞክር።
እሺ ኮ- ከፍቻለሁ።
እታች ነው። እስኪ አሁን ለመቁረጥ ምናምን ሞክር፣ login ለማድረግ ምናምን።
አዎ አይ- አይሰራም። ከ- cursor ሯ አትመጣም።
እስኪ ንካበት፣ ምንም አይመጣልህ።
ያ- ያ- የአንቺ cursor እየመጣ ነው። የኔ ግን ያቺ የሆነች የአረንጓዴ cursor አንቺ ነሽ መሰለኝ እየነካካሽ ያለሽ።
እስኪ ምረጠው ዝም ብለህ ከአንዱ ማለት ምንድን ነው የሚያደርገው?
ምንም ከርሰር አለች አይደለ?
አዎ ለመ- ለመነካካት እሷ ከርሰር እየመጣች አይደለም እኔ ጋር። የሆነ ቤስት ቤት የሚል ከር- ከርሰር ግን እየነካ ነው እኛ ነው
እ አይ እሱ የእኛ ነው የእኛ ነው እኮ አንቺ እየነካሽ ነው፣ ለእኔ ግን እኔ እየሰራል።
እየነካሁት ነው ገባኝ አዎ አዎ አይ ነው እኔም ነግቼው እኮ አይመርጥም እየመረጠ አይደለም
አዎ ልቀቀውማ አንተ ለ- ለቅቄዋለሁ ለቅቄዋለሁ።
ዋው ጭራሽ አያስመርጥም
አዎ፣ home home ኡ ብቻ ነው የሚሰራው።
አዎ home ላይ ብቻ ነው። ከቲቪው ላይ ጠፍቷል ነው።
ያው አይ ከቲቪ ጽፎ እዚህ ጋር ነው ደግሞ ይሰራል አዎ።
ግን መሆን የነበረበት እዛኛው drag ተወስዶ እዚህኛው tab ኡ ሲከፈት መስራት ነበረበት ነው አረንጁ ትክክል ነው አይደል? አልተበላሸም።
ምኑ አይ ይሄኛው ሜን እንትን ስክሪን ያደረገው የእንትኑ ነው።
አ- አሁን ኮምፒውተር ላይ ነው ዲስፕሌይ ያደረግሻለሽ።
አዎ አይገባኝ። ይሄ ሜን ስክሪኑ የኮምፒውተሩ ነው።
የኮምፒውተሩ ነው።
እሺ በቃ እሺ እሺ አቤት እሺ።
እሺ